Hello Hello ጠብታ አምቡላንስ አዎ ነው።
ዮሐንስ አካባቢ ሰው ታሞብን ነበር።
ወዴት ለመሄድ
የ- ቀ- እንዴ የት ነው? Hello Hello ይሰማል።
ቤተ ዛታ ነው የምንሄደው። ስቴዲየም ያለው
Okay እሺ። እ፣ ግን እ፣ አሁን እ፣ አምቡላንሶቻችን ውጪ ላይ ናቸው እና እንደጨረሱ ልደውልልዎት።
እሺ፣ በተቻለ መጠን ቢፈጥኑልን እሺ እሺ። የጨረሰውን እ፣ የመጀመሪያ እልክልዎታለሁ።